ጤና ይስጥልን bet bet
withdraw አድርጌ ሶስተኛ አራተኛ ቀን ሆነዋል። አይመልስም እንዴ ብሩ?
በምንድን ነው በቻፓ ነው
በቻፓ አይደለም በ deposit ላይ withdraw አድርጌ ሶስት መቶ ብር።
እሺ፣ በዚህ በደወልክበት ቁጥር ነው
አዎ በዚህ ስልክ ነው። ወይ ቴሌብር ላይ አልገባም ወይ ወደ ራሱ አልተመለሰም።
መች ነው? ስንት ቀን? ሶስት ቀኑ ነው።
አዎ ዛሬ በአስራ አምስት ሶስተኛ ነበር?
ቀን ነው። እ?
በአስራ አምስት ነው የነበረው።
አዎ በአስራ አምስት
ወይ
ወይ እ? እየዛት ስንት ብር ነው?
ሶስት መቶ ብር
ሶስት መቶ ብር ነው ወይስ መቶ መቶ ምናምን አድርገህ ነው?
ኧረ ድፍን ሶስት መቶ ብር ነው። እኔ በዚህ ሰዓት በዚህ ሰዓት አካባቢ ነው ከመ- ከሁለት ሰዓት ከሶስት ሰዓት በኋላ ነው ለዛውም ያደረኩትኝ። አንድ እንጂ ይላል ስልኩ ላይ ስገባ እ brother
እሺ እሺ፣ እያየሁት ነው። እሺ፣ አሁን ወደ bet bet account ተመልሷል። እሺ፣
ይህን አመሰግናለን ወንድሜ።
ችግር የለውም።